Hello hello hello
Hello, may I somehow?
አዎ ይሰማኛል
No, no problem.
እንትን ጠዋት አቮካዶ create አድርጌ ነበርና እሺ፣ order ኡን ለማየት ስሞክር አጣሁት ምን ሆኖ ነው
እስኪ ስልክ ቁጥር ይንገሩ።
በዚህ ቁጥር ዘጠኝ አስራ አንድ ሀምሳ አስራ አንድ አርባ ዘጠኝ
እሺ፣ ኤልሳቤት በሚለው አዎ አዎ
አቮካዶ ነበር ያዘዙት።
አዎ
ሌላም product ያዘዋል አይደለ? ዛሬ አዎ ብዙ አዝዣለሁኝ ግን ከዛ ውስጥ order ኡን check ሳደርግ አሁን ሞልቷል አልሞላም የሚለውን ይሄን አጣሁት
አዎ፣ አቮካዶ የለም።
ይህ ሄዱ ብር እኮ ቆርጦብኛል
አዟል። ሶስት ሰው ምናምን አስገብተው No no እኔ ራሴ create አረኩና ከዛ ሌሎች ሲፈልጉ ሊገቡ የኔ ናቸው እኔም ስፈልገው አጣሁት ግን already በቴሌብር እ, የሁለት ኪሎ ቆርጦብኛል
እስኪ እ፣ ያው የለም እዚህ ላይ አያሳይም። እስኪ የቆረጠቦት በቴሌግራም ይልኩልኛል።
እ፣ በአሀ በቴሌብር የተቆረጠውን አዎ፣ screenshot እኮ አድርገው በቴሌግራም text ኡን- ይላኩልኝ።
text ኡን አምልክልሽ አዎ የቆረጠቦትን የአቮካዶ የከፈሉበት ሆነ።
ብዙ ነው እንዳየሽ እዛ ላይ create ያረኩትና አሁን የትኛው የአቮካዶ እንደሆነ እስኪ ቆይ የሚያሳይ ከሆነ እንግዲህ ብቻውን በገንዘቡ ወይ ሀያ ዘጠኝ ብር ነው።
አዎ። እስኪ ያው ደግሞም ይዘዙና ይዩት እንደገና ያኛው screenshot ይላኩልኝ።
እሺ።